hello
ሰላም ሰኒ፣ hello ጤና ይስጥልኝ።
ሰላም ነው እግዚአብሔር ይመስገን። ፍሬንት ስትሆን ነው የምደርደውት።
እና ፍሬንት ስትሆን ነው ምስሉን የደወሉት የምደርደውት።
አ፣ እንትን share ለመግዛት ፈልጌ
እሺ አሁን ላይ እ፣ ስምና ስልክ እየመዘገብን ነው። ሐምሌ አንድ ላይ ነው የሚጀመረው። ሐምሌ አንድ ላይ እንደውሎታለን።
okay፣ እስካሁን አልጀመረም።
አሁን ላይ ሽያጭ አልተጀመረም። ሐምሌ አንድ ላይ ነው የሚጀመረው። ስሙትም አለባለ መነሻ minimum ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን
በቃ ይህንን ስልክ ያዥልኝና አስታውሽኝ ውስጥ እሺ ስሙትም አልበል ሙሉ ካሳ ሙሉ ካሳ አ፣ ማስታወቂያውን ከምን ላይ ነበር ያገኙት?
እኔ ቲቪ አይቼ ነው።
እሺ እሺ መልካም ቀን።
እሺ